አሎ ጤና ይስጥልኝ።
አሁን ያስጥልን ከቢጂ ኢትዮጵያ ነው የምደውልልህ። ለማግኘት ስራውን ደውለው ተቋረጠቦት።
ተቋጣ ምን ኔትወርክ አዎ ምን እንትን ነበረ?
ይህ ጃምቦ ጃምባቤ ፈልገን ጃምባቤ ፈልገን ነበረ በርሚል ፈልገን ነበረ እዚያ ብር ማስያዝም ፈልገን አይቻልም አሉና ማካፈ ወልዳ ቅርንጫፉ ላይ ምንድን ነው የፈለጉት? ይቅርታ ጃምቦ በርሚል በርሚል በርሚል ጃምቦ በርሚል ማለት ነው አሀ የድራፍት በርሜል draft በርሚል አዎ።
አሀ እሺ
እዚያ ብር አስይዘን ለማውጣት ፈልገን ነበረ ቅርንጫፉ ማከፋፈያው ላይ እዚያ ወልዲያ ቅርንጫፍ እህ ብር ማስያዝም አይቻልም የለንም አሉን ጀማሪ ስለሆነ material ያንሰናል
አዎ draft እያወረዱ ነው። እርሶ አሁን draft መሸጥ ጀምረዋል?
እም።
draft አዎ መሸጥ ጀምረዋል?
አሁን ጀም ጀ- አዎ ጀምረን አዎ ጀምረን በርሚል አንሶን ነው እንጂ አንሰ ጀምረናል እህ ጀምረን ነበር እቃ አንሶን ነው material አሀ የ draft በርሜሉን እንደ ጥያቄ አዎ፣ አዎ።
ለሚመለከተው አካል አስተላልፍልዎታለሁኝ። የጋዙንም እንደነገርኩት ነገ ይደውሉልን። አንድ ቀን ይጠብቁና ካልመጣ ነገ ይደውሉልን። ድጋሚ ለቅሬታ መዝግበን እናስተላልፍልዎታለን።
በ- እሺ በርሚሉንም እንዴት ነው ልጠብቅ በርሚል በርሜሉንም ያው ለሚመለከተው አካል አስተላልፍልዎታለሁኝ። ወዲያው ላያገኙ ይችላሉ። መልስ
እሺ እሺ ይጠብቁ። ሌላ እሺ።
ምረዳዎት ነገር አለ?
ሌላ እንኳን ለጊዜ ነው የምንፈልገው እሺ ስለ ደወሉ እሺ።
እናመሰግናለን። አገልግሎት ኃይሎች መስራትና ሳይት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት።
እሺ እሺ